አንተን እንዴት ነህ? አለው የጀነራል ይልማ መርዳሳን በምን ላከው? አንተነህ የወልደማ የአየር ኃይል ሄሊኮፕተር ተጽፎ በምን ላከው? በምን ላካችሁት? ሄሎ ወይ አንተነህ አለቃ በዋትሳፕ ነው የላኩት እንጂ በሌላ አላካችሁ?
አላክልኝ።
እውነት ልኬዋል ብሏችኋል? እሱ
አዎ ብሏችኋል?
ምን መሄድ አለ ያንቺ እንትኑ እ የኔም መሄድ እኮ ስላለኝ ነው እኮ እኮ ሾፌር ይበድዋ ንገሪው ለ
አየር ኃይል ደብረ ዘይት።
አዎ ደብረ ዘይት መ- መ- እንትን ማለት አለባቸው።
እውነት አዎ መኪና ግድ ይሄዳል እኮ መኪና እንዴት ለምን አደርሱ እኔ ምን አውቃለሁ? አንተነህ ለአቶ በላይ ንገሪው።
እሺ